ሄሎ ወይ አቅርብልኝ ይድነቃቸው።
እሺ እሺ
ሄሎ ኮኮን አሁንም አየህ እሺ እ፣ ቦሌ
እ
ቦሌ branch ነው።
አ ቦሌ branch ነው የምልህ።
እሺ ሰማንያ ሶስት order ሰራን አንሰጥቷል እንዴ?
ናዚ
order ኡን አንሰጥም ብላችሁታል። መቶ ሊወስድ ሲል order ኡን አውጥቶታል፣ ግን cancel ሆኗል ስላለን እንዲመል cancel የሆነ ነገር ከሌላ ይመለስ order ጋር እዚህ ተምታቶ ነው እንጂ cancel አልሆነም። ይሄ order ከሌላ ይዞታል።
order ጋር ተምታቶ ነው።
አዎ ይሄ የሚወጣ order ነው። customer እፈልጋለሁ ብሏል። የሚወጣ order ነው ሲጀመር ይዞት አልወጣማ መጀመሪያ ላይ ገባኝ። እ፣ cancel አይደለም ማለት ነው order ኡ አዎ cancel አልሆነም። ስጡት።
order ኡ cancel አለ።
አዎ ስጡት።
እሺ